ሄሎ ሄሎ
አ- ስንብት ቤት አው በስት ቤት አሁን አስር ሺህ አብሲኒያ ላኩና ላስከሩ አልገባም።
እስቲ ቤት ቤት ቁጥሬ ነው ቼክ ላድርግሎት።
እሺ አድግ በሲ ቁጥር ነው።
እሺ አሁን ነው የሞከሩት?
አዎ እሺ ቼክ ላድርግሎት፣ ትንሽ ጠብቅ።
ተሳይ አረ
account ነበር ዜሮ ዘጠኝ አስራ ሶስት ስልሳ ስድስት ሰባ ዘጠኝ አዎ።
ዜሮ ስድስት ነው።
አዎ ዜሮ ዜሮ ስድስት ነው መጨረሻው።
እሺ ኮንፊርም ሆኗል። እሺ ቼክ አድርጉት። አሁን እሺ ይገባል። ትንሽ ጠብቁትና ይገባል። መልካም።
እላ እላስከ አስር ተገልጸብክ አዎ ትንሽ ጠብቁት። በቻፓ ስላደረጉ እሺ ትንሽ ጠብቁት፣ ይገባል።
አይ እሺ መልካም ቀን።